ድረስ ወጥቷል። ሄሎ ያ ይብራም ተብሎ ሄሎ አብሮ ስጥልኝ።
የእኛ ፋሚሊ አሁን ልክ ነው። አዎ ልክ ነው።
የምደውለው ከዊፕላስ ሶሉሽን ነው።
ከየት ዊፕላስ ሶሉሽን
ምን ሶሉሽን?
ዊፕላስ
ኒው ፕላን ሶሉሽን ምንድን ነው የሚሰራው?
ዊፕላስ ሶሉሽን አፕሊኬሽን ሰጪ የሆነ ነው እና ከሀምሳ በላይ የተለያዩ ሰርቪሶች አሉት። እነዚህን ያሉትን ድርጅቶች ለተጠቃሚ ለመመልከት ከፈለጉ ዊፕላስ Solution User የሚለውን application ከ Play Store እና App Store አውርደው ይመልከቱና እናንተም አገልግሎት መስጠት ከፈለጋችሁ ዊፕላስ Solution Provider የሚል application አለ። እሱን አውርደው ድርጅቶን አስመዝግበው በነፃ ማስታወቅ ይችላሉ።
ጥሩ interested ወደ digital media አሁን እንግዲህ የሚመራው digital media ነው ገበያውን እና አዎ፣ ዲጂታል ገበያ ዲጂታል እንትን ላይ መቀላቀል ፈቃደኞች ነን። ካላስቸገርኩ link ኡን ሊልኩልኝ ይችላሉ።
እሺ፣ ችግር የለውም ልክሎት።
link ኡን text አድርጉልኝና እሺ፣ የሚጠቅመን ከሆነ መልሼ በዚህ እደውላለሁ።
እሺ፣ እሺ። ጥያቄ ካሉት በሰባ አራት ሰማንያ መደወል ይችላሉ።
መጨረሻው ሰባ አራት ሰማንያ አዎ፣ እ የዚህ ቁጥር መጨረሻ ነው። ሰባ አራት ሰባ አራት ሰማንያ ማለት አጭር ቁጥር ነው።
አጭር ቁጥር ነው። አዎ፣ እሺ፣ እሺ። አመሰግናለሁ።
link ኡን እጠብቃለሁ። ማን ልበልልህ? ሰው መቅደስ እባላለሁ።
መቅደስ ሳሙኤል እባላለሁ። እሺ እሺ፣ መልካም እሺ። ከ family nursing home አመሰግናለሁ። መልካም ነው።
እሺ።